hello አይሰማም?
ይሰማል። hello hello አቤት፣ ምን ነበር ያልሽኝ?
በዚህ ስልክ ነበር የደወልንሎት?
እ እ በ- በዚህ ስልክ ቁጥር ነበር የደወልንሎት?
አሁን አሁን አሁን የደወሉት? እሺ።
አዎ።
የደ- የደወልኩት ከገበያ ኤክስ ነበረ
እሺ እና ከዚህ በፊት በእኛ ሽያጭ ሰራተኞች አማካኝነት የ construction እቃውን ለመሸጥ የእኛ መተግበሪያ ላይ ተመዝግበው ነበር እና እንዴት ነው እየተገበያዩበት ነው ወይ እየተጠቀሙት ነው ወይ የሚለውን ነገር ለማረጋገጥ ነበር የደወልነው።
ምን ነበር እሱ?
ገበያ ኤክስ
አረ አልተመዘገብኩም እኔ።
ተመዝግበው ነበረ እና እንዴት ነው እ፣ እዛ ላይ እንዲገበያዩ የሚያደርግ application ነበረ። አላወረዱትም ነበር።
አዎ እኔ አላወረድኩትም። ወዲያው እኮ አልፈልግም አልኩት ልጁን መቶ ያስከፈተኝ ልጅ።
እ፣ እንደዛ ብለውት ነበር።
አዎ ሲነበርም ምንም አልሰጠሁትም እኮ ዝም ብሎ ነው። አሁን ደግሞ ሱቁም ፈርሷል ማለት ሱቁም የለም።
አ፣ በቃ አይ ምናልባትም ደግሞ እንትን ልንጠይቅ ነበረ በብዛት ያሉት እጆች ላይ ያሉት እቃ ካሉ እና በ discount መሸጥ የሚፈልጉት እቃ ካሉት
አዎ፣ አይ ለጊዜው የለኝም።
እሺ፣ በቃ መልካም ቀን።
እሺ እሺ